ወይ ይላል መሰረት ነኝ ብል ታዘዘ
መሰረት አዎ ሰባ ስድስት ሰባ አንድ ሰባ ስድስት አርባ አንድ ነው ብህ ለመሐመድ አባተማ አስገብኝ።
ማስገባት አይቻልም አቁመናል እኛ ጋር ከ driver ወደ dri- driver አንቀይርም
ወይኔ እና ምን ይሻላል? እሱ ነው የሚሰራው።
ምን ሆነክ በእናትህ።
ነው እ ለእሱ ብዬ ነበር ያዝኩት እኔ እሱ እንዲሰራው።
ምንድን አይ ማስቀያየር አቁመናል በጣም ቆየን እኮ እንዴት አልሰማህም አንተ በቃ እሺ፣ እንደዛ ከሆነ አውጪልኝ ሌላ order ይዘሃል ከዚህ ውጭ አሊያስ መጠየቅ ብቻ ነው የምችለው እሺ ሀያቱ ለእሱ አስገቡለት በይ፣ ችግር የለውም ይሰራዋል። እሱ እየሄደ እግረ መንገዱ ነው ሀያቱ ይሰራዋል እኮ አይሰራውም ምናምን ሳይሆን ከዚህ በፊት እንቀያይርላችሁ ነበር አይደል? አሁን ግን አዎ።
ተከልክለናል። ስለዚህ ማቀየር አልችልም። እንዲወጣልህ ግን መጠየቅ እችላለሁ።
እሺ፣ እሺ። ወዝዛት እኮ እሺ፣ ተንቀበል Mi però no. Se capi che la canna è di abbassa.